ఉమాధర్ నగర్
ሄሎ ሄሎ ሄሎ አቤት አቤት ይሰማኛል።
ትኬት ለማረጋገጥ ፈልጌ ነበር።
እሺ እ ካሸር አይዲውን ትነግረኛለህ?
እሺ አስራ ሶስት አስራ ሶስት ሰባ ዘጠኝ ቆይ አንዴ አስራ ሶስት ሰባ ዘጠኝ ሰባ ዘጠኝ ዜሮ ዜሮ ዜሮ ዜሮ ሀያ ሰባት
ሀያ ሰባት አስራ ሶስት ሰባ ዘጠኝ ዜሮ ዜሮ ሀያ ሰባት እሺ አንዴ ጠብቀኝ።
ድጋሚ ናት
ሄሎ አቤት አለሁኝ።